You, uh, our እ? ኧረ እሱ ተይው በሳቅ ነው የምሞተው። አጠፋሁት እኮ ወዲያው ደውልልኝ እያለ ነው አለኝ። ከዛ ፊት ለፊት እሱን ነው ያገኘሁት። የሚኪ ጎንደርን እንትን እየፈለኩ
ሄሎ Hello ውቢት፣ ቤት ደህና ነሽ? ብሩክ ነኝ። እንዴት ነሽ?
ሰላም ነኝ፣ እግዚአብሔር ይመስገን።
አለን አለን። የ bonus congratulation እንዴት እንደሚወጣ አታውቂም?
አ- አሁን ነው ገና መውጣት ያ- ጀመረ እንጂ በፊት እንደዛው normal ነበር የሚወጣልኝ።
Okay፣ አሁን ወጣልሽ?
አ- አሁን እየወጣ ነው።
እሺ፣ አወቅሽው?
አዎ አይ እንደዛ ነው እኮ የምናውቀው፣ ግን አሁን እንደ- በፊት እንደምንነቀው ነው በቃ ስንወጣ ስንነቀው የሚወጣ አ፣ ቦነስ ነው ወይስ የ win ticket?
የዊን አይ የቦነስስ
የ bonus ማ normal ነው ዝም ብሎ የሚያወጣልኝ እንጂ congra- con- congratulation አይለኝም ነበረ።
አ፣ እንዴት ነው የምታወጪው? የቦነስ ታውቂያለሽ? አ?
አዎ ልካልኛለች እየሮስ ከዚህ ቤት እሺ፣ እሺ፣ ቻው። እሺ፣ እሺ